hello እንትን በ voucher withdraw ተደርጎልሽ ሳናስገባው pending ላይ ሆነ እ ስለዚህ በምን ሰዓት ሄደህ ነው መውሰድ የምትችለው እ ወይ ደግሞ ወደ ቤት ቤት account deposit ማድረግ ትችላለህ። እሺ
እ ቁጥሩ ጠፋኝ ታውቂያለሽ እ voucher እ history አለ።
እ voucher history የሚል አለ voucher history ይላል ግን ያቺኛይቱ አይደለችም ያለችው እኮ እየሰማኝ ቆይ። voucher history ላይ ኮድ አለ፣ ስድስት ኮድ አለ።
እሺ account history ላይ no voucher history ላይ ከዛ ያችን code voucher deposit የምትለዋ ላይ paste አድርገህ ወደ ቤት ቤት account ይመለስልሃል ወይ ደግሞ ይገባልሃል ማለት ነው።
vou- voucher history ላይ ገባው እሺ ከዛ code ኧን copy አድርጋት ኮድ የምትለዋል
ኮዴ የምትለዋል አዎ።
okay እሺ ከዛ
ከዛ voucher deposit የሚል አለ።
okay እሺ ቆይ ሞክሬ መልሼ እደውላለሁ